ጤና ይስጥልኝ ሁሉ ስፖርት ነው ባኮመለት ነው።
ልኬልሻለሁ በቴሌግራም እና ሀያ ሶስት ሰዓት ላይ ያለ transaction
አሁን እኛ ነው ከቴሌ ብር የተላከለት message ነው እኮ አዎ፣ እሱ mini statement ነው ያወጣልኝ አይደለ
እኮ receipt ኡን ነው እንጂ ይህንን አይደለም። ይህን አይደለም እኛ የምንፈልገው receipt ኡን ወይ ይላኩልን።
receipt እኮ receipt እኮ ነው ይሄ receipt አይደለም። እንደዚህ አይነት receipt ሳይሆን ራሱን ችሎ በእያንዳንዱ ያለውን ነው የሚልኩት።
በእያንዳንዱ
አዎ፣ ለምሳሌ በእያንዳንዱ እንዴት ያወጣልኛል?
forward አድርግልት ምን አይነት receipt እንደምፈልግኛ አዎ ከነ ትራንስፖርት ትራንስፖርት ጠይቆኛል።
አሁን እንደላኩለት አይነት ነው እኛ የምንፈልገው።